ምስጋናዬን ይዤ ኢየሱስ ላሞጋክስ ኢየሱስ ላሞጋክስ ኢየሱስ ላሞጋክስ ይገባሃል ክብርን ተላበስ ዛሬም ላመስግንህ እኔም ደጋገሜ እኔም ደጋገሜ እኔም ደጋገሜ አንተ ኮነ ኢየሱስ ባለ ውለታዬ ጌታዬ እወድሃለሁ ነህ ጉልበቴ ጌታዬ ጥበቃ በስቶ ነው መውጣት መግባቴ ጌታዬ አይቼዋለሁ ቸርነትህ ጌታዬ ከምንም በላይ በጎነትህ ቸር እንዳንተ የለም አብልጬ ኢየሱስ ልጠጋ በቤት ምን ጠፍቶ አለ ሁሉም አንተ ጋር ምስክር ነኝ ስራህን አይኖች አይተዋል ተደንቄ እንዳላልፍ ምስጋናን ባፌ ሞልተሃል ጌታዬ እወድሃለሁ ነህ ጉልበቴ ጌታዬ ጥበቃ በዝቶልኝ ነው መውጣት መግባቴ ጌታዬ አይቼዋለሁ ቸርነትህ ጌታዬ ከምንም በላይ በጎነትህ የደረቀ ሕይወቴ ለምልሟል ካንተ የተነሳ ሲነካኝ ቅባት ህመሜ ሁሉ ተረሳ ታድሷል መንፈሴ አሁንማ አዲስ ሰው ሆንኩኝ እንደ አባቶቼ ስትወደኝ እስራኤል ተባልኩኝ ምስጋናዬን ይዤ ኢየሱስ ላሞጋክስ ኢየሱስ ላሞጋክስ ኢየሱስ ላሞጋክስ ይገባሃል ክብርን ተላበስ ዛሬም ላመስግንህ እኔም ደጋገሜ እኔም ደጋገሜ እኔም ደጋገሜ አንተ ኮነ ኢየሱስ ባለ ውለታዬ ጌታዬ እወድሃለሁ ነህ ጉልበቴ ጌታዬ ጥበቃ በስቶልኝ ነው መውጣት መግባቴ ጌታዬ አይቼዋለሁ ቸርነትህ ጌታዬ ከምንም በላይ በጎነትህ አቤት አቤት አቤት ማዳን አቤት አቤት አቤት አቤት ችሎታ አቤት አቤት አቤት አቤት ማዳን አቤት አቤት አቤት አቤት ችሎታ አቤት በምድረ በዳ ላይ ምንም በሌለበት ፈጥነ ደረስክልኝ ኢየሱስ ልትሆነኝ ጉልበት ያለቀ ሲመስለኝ ታሪኬ ያበቃ ብርቱ ምርኩዞን ከኝ ደጋፊ የኔ ዋስ ጠበቃ አለኝ አለኝ አለኝ ብዙ ምስጋና አለኝ አለኝ ብዙ ክብር አለኝ አለኝ አምላክ የሚገባ ግባቱ የተገባ አለኝ ብዙ ምስጋና አለኝ አለኝ ብዙ ክብር አለኝ አለኝ አምላክ የሚገባ